ከየትኛውም እንደሚስሉበት ቤት ተጠቅማ እኮ ምን ልብዶ ሽፍ ሳንቲም በኝ ስል ከሆነ ምንድን ነው እ ሳንቲም በኝ።
እሺ አባቴ ደጋግመህ ሞክራቸው ሞክርላቸው። እሺ ብዙ ጊዜ ሞክረ ሞክረ ስልኩን እኮ አይነሳም።
አ- አዎ አባቴ ላያነሱ ይችላሉ። ደጋግመህ ሞክርላቸው እንዲያነሱልን
ሌላ ቁጥር ሌላ ቁጥር አለ እ ሰማንያ ስምንት ዜሮ አራት ብቻ ነው። ሌላ ቁጥር አለ ይሄ ሰማንያ ስምንት ዜሮ አራት እኮ የቤት ቤት ቁጥር ነው አባ።
እ ይሄ የቤት ቤት ቁጥር ነው ለቻባ ቻባስ
እ
ሰጠና ሶስት ስልሳ ነው። ሳንቲም በኝ እኮ የሳንቲፔስ ቁጥር ይሄኝ- ይሄኛው እኮ አይደለም አባ። የሳንቲፔ ቁጥር
አናገራ ሳንቲም በኝ ምን ነው ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ነው የሳንቲፔ ቁጥር አርባ ሰባት አራት ሰባት ዜሮ ዘጠኝ ሰባ ሰባት አርባ ሰባት አስራ ስድስት ዜሮ ዘጠኝ ነው።
አዎ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት hello ሰላም ጤና ይስጥልኝ Best Bet አለን እግዚአብሔር ይመስገን ጥያቄና አስተያየት ካለው ወደ ሰማንያ ስምንት ዜሮ አራት ደውሉ እሺ እኮ ጥያቄና አስተያየት አባ በዚህ ስልክ አንቀበልም ወደ ሰማንያ ስምንት ዜሮ አራት ደውሉ እሺ አዎ ሰማንያ ስምንት ዜሮ አራት ላይ እሺ እሺ ችግር የለውም ሰባ አርባ ሰባ ሰባ አርባ ሰባት አርባ ሰባት አስራ ስድስት
መጨረሻ አስራ ስድስት ነው።
አዎ አስራ ስድስት ሰባ አርባ ሰባት አርባ ሰባት አስራ ስድስት አባ እሺ እሺ ስለደወልክ እናመሰግናለን መልካም ምሽት